ሄሎ ሄሎ አባ፣ በጣም ደጋግመ እየደወልክ ነበር። ምን ነበር?
አዎ ያ ሞተርኛ እኮ እንትን በሉልኝ፣ አልቋል order ኡ።
order number ዘጠና አንድ ሰላሳ ዘጠና አንድ ሰላሳ ማነው ስምህ?
ለዓለም እሺ ለዓለም ግን አስተካክልላለሁ።
ምንድን ነው ያስቸ- ከነ ሞባይል ነው ወይስ ከቢሮ አይደለም ነው?
ዛሬ በጣም ችግር ነው። connection ነው፣ አ- እሺ system ነው። ሁሉም አ- ሰው ነው።
የኔ ስልክ መስሎኝ ነው።
አይ ሚስኮልን ስላየሁት ነው። እሺ አባት እሺ።
እሺ።